እንትን ብር ማታ withdraw አድርገን
እሺ
ግን withdraw የተደረገው በሌላ ስልክ ነው። በዚህ አይደል እሺ ንገረኝ።
ሰላሳ
እሺ ሰላሳ ሰማንያ ሰባት
ይቅርታ እሺ ሰላሳ ሰማንያ ሰባት አስራ ሶስት ዜሮ ስምንት
እያየሁልህ ነው አባቴ አንዴ ጠብቀኝ።
እሺ
እሺ መቼ ነበር? ትላንት ነው።
ትናንትና ማታው አንድ የሀምሳ ሺህ ብር አንድ ሀያ ሺህ ብር ነው withdraw ያደረግነው።
እሺ confirmation ስለሚያስፈልገው ነው። አንዴ check ላድርገው። እሺ አካውንትን እና confirm ይደረግልሃል።
እሺ ኤላ ሄሎ
ወይማ እሺ ቆይ አንዴ ጠብቀኝ አባቴ። እሺ ተስፍሽ
እ
አንዴ ጠብቀኝ ያ- አባቴ።
ትያኒ ናሱ ዲሲ ማለት ነው። ትያኒ